ሄሎ ሄሎ አማኑኤል
አዎ አቤት ሰላም እንዴት ዋልክ ገነት እባላለሁኝ ከላይን አዲስ ነው የምደውልልህ እ፣ አዎ።
ወደ ስልኬ የገባ ኮድ አለ አይደለ አማኑኤል
አዎ ምን የገባ ኮድ አለ እንድትነግረኝ ነበረ
እ፣ ሰባ አምስት ሰባ አምስት ሀያ ሰባት
ሀያ ሰባት
አስራ ሶስት
አስራ ሶስት በቃ ስድስት digit ነው
አዎ ስ- ሰባ አምስት ሀያ ሰባት አስራ ሶስት አዎ ከፊት አዎ።
ለፊቱ ያለው እንትን ትንሽ ነው እሺ አማኑኤል መልሼ እደውልልሃለሁ እሺ መልሼ እደውልልሃለሁ
እሺ ገነት አዎ፣ እሺ እሺ እሺ